ጤና ይስጥልን ቢጂአይ ኢትዮጵያ ቤተሰቡ
ትንሽ እዚህ ድራፍቱ ጋር እንትን ኦክሲጂኑ ጋር ትንሽ የሚያከፋፍሉ አለ። እሱ ትንሽ ኦክሲጂኑ አልተስተካከለልኝም። ምን ማድረግ ይሻለኛል?
ደንበኛችን የቢጂአይ ID ዎቹን ይነግሩኛል።
አዎ ደንበኞች አሉ፣ የካርድ ቁጥሮችም አሉ።
እ አጭር የጽሁፍ መልእክት አልገባለትም።
እ
አጭር የጽሁፍ መልእክት አልገባለትም። ከቢጂአይ አዲስ ኮድ ልከን ነበር።
እኔ እንጃ። እስቲ ሊዮ ስልክ ላይ መጥቶ ነበር።
አዎ እ ተልኮሎታል ወይም እሱን ካላገኙት የተመዘገቡበትን ስልክ ቁጥር ይንገሩኝና በዛ አ እሺ፣ አሁን ልፈልግና ከዛም በኋላ እደውልላችኋለሁ። እሺ እሺ እሺ እሺ